አሎ
ጤና ይስጥልኝ ከቢጃ የቴሌሞት እሺ እህቴ፣ እሺ ተቋርጦብኝ ነበር። አዎ
መስመር እየተቆራረጠ ስለነበረ ነው። በጣም ይቅርታ።
እሺ
ማሽኑ አረፋ ነው አደለ እያረገቦት ያለው አዎ አረፋ እያደረገ ቆመ፣ መስራቱን አቆመ።
ጭራሽ አይነሳም።
እ፣ ይኸውልሽ እንትኑ የች ምታ- የምትነሳው የምታስነሳው ተበላሽታ direct አድርጎት ሄዶ ነበር።
እህ፣ ከዛ አውጥቶ ቀየረልኝ ትናንትና እህ።
ማታ ላይ። ከዛ እሺ፣ ቆመ።
እሺ። ቅዝቃዜም የለውም አረፋም ነው ምንም የሚያስቸግረው የለውም።
አደለ።
አረፋ ጭራ- አረፋ አሁን ደግሞ ሰባት ሰዓት ላይ ቁብ አለብኝ፣ ሰዎች ይበዛሉ። ምን ላድርገውን ጭራሽ አረፋውን
እሺ ደንበኛችን አስቸኳይ ብዬ መዝግቤ አስተላልፋለሁ። ግን ማን ነው የቀየረሉት? ምክንያቱም እኛ ጋር እ፣ እሺ።
አላስመዘገቡም ትናንትና አደለ። ሌላ ሰው ነው የሰራለው።
ቆይቶ አልሳት መዘገብኩ። እቃ እቃ አዎ።
ማሽኑ እቃው የለም የሚቀየረው ብለውኝ ነበር።
ትናንትና የመጣው የቢጃይ ሰራተኛ ነው ደንበኛችን።
አዎ እህቴ የብቻ ሰራተኛ ነው።
እሺ ደንበኛችን የጥያቄዎትን አስቸኳይ እንደሆነ መዝግቤ አስተላልፍልዎታለሁ።
እሺ እሺ እህቴ፣ ሌላ እሺ።
መረዳት ነገር ይኖራል?
የለም እህቴ የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት እኔም ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ እሺ እሺ።